ንጽሕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
ሳላቋርጥ ላመስግንሽ ከፍ ያልኩብሽ ተራራነሽ ማርያም አለሽ ኢያቄም ማርነሽና ዘላለም ማርያም አለሽ ኢያቄም ማርነሽና ዘላለም ሳላቋርጥ ላመስግንሽ ከፍ ያልኩብሽ ተራራነሽ ማርያም አለሽ ኢያቄም ማርነሽና ዘላለም ማርያም አለሽ ኢያቄም ማርነሽና ዘላለም የሰለሞን ጥበብ ቢሞላ በልቤ የከበረውን ቃል ቢሸከም መዝገቤ መጽሐፉን ብበላ እንደ ሕዝቅኤል እኔም ውዳሴሽን መድረስ ከቶ አልተቻለኝም። መጽሐፉን ብበላ እንደ ሕዝቅኤል እኔም ውዳሴሽን መድረስ ከቶ አልተቻለኝም። ሳላቋርጥ ላመስግንሽ ከፍ ያልኩብሽ ተራራነሽ ማርያም አለሽ ኢያቄም ማርነሽና ዘላለም ማርያም አለሽ ኢያቄም ማርነሽና ዘላለም ልቤ ቢዘረጋ እስከ ቀላይ ድረስ ጽዋው ራኤልን ከንፈሬን ብትቀምስ ፊደል ብትሆንልኝ ሰውነቴ ሁሉ መናገር አልችልም ክብርሽን በሙሉ ፊደል ብትሆንልኝ ሰውነቴ ሁሉ መናገር አልችልም ክብርሽን በሙሉ ሳላቋርጥ ላመስግንሽ ከፍ ያልኩብሽ ተራራነሽ ማርያም አለሽ ኢያቄም ማርነሽና ዘላለም ማርያም አለሽ ኢያቄም ማርነሽና ዘላለም የአርነት ደብዳቤ በአንቺ ላይ ተጻፈ። ታላቁ ጨለማ ከዓለም ተገፈፈ። ያንን ሊቀ ካህን ስትወልጂው በበረት እጅ ነሶች ጀመር የምድር ነገሥታት ያንን ሊቀ ካህን ስትወልጂው በበረት እጅ ነሶች ጀመር የምድር ነገሥታት ሳላቋርጥ ላመስግንሽ ከፍ ያልኩብሽ ተራራነሽ ማርያም አለሽ ኢያቄም ማርነሽና ዘላለም ማርያም አለሽ ኢያቄም ማርነሽና ዘላለም ምስጋናሽ ለልቤ እንደ መሰንቆ ነው፣ ዘምር ዘምር ብሎ የሚኮረኩረው። እሰይ እሰይ አለች ነፍሴ ተደስታ፣ ያንን ድንቅ ቅኔ ውዳሴሽን ሰምታ። እሰይ እሰይ አለች ነፍሴ ተደስታ፣ ያንን ድንቅ ቅኔ ዳሴሽን ሰምታ ሳላቋርጥ ላመስግንሽ ከፍ ያልኩብሽ ተራራነሽ ማርያም አለሽ ኢያቄም ማርነሽና ዘላለም ማርያም አለሽ ኢያቄም ማርነሽና ዘላለም ሳላቋርጥ ላመስግንሽ ከፍ ያልኩብሽ ተራራ ነሽ ማርያም አለሽ ኢያቄም ማርነሽና ዘላለም ማርያም አለሽ ኢያቄም ማርነሽና ዘላለም
ድንግል ሆይ አይምሮ ልቡን በልቡናችን ሳይብን አሳድሪብን ቅድስት ሆይ